ጤና ይስጥልን ቤት ቤት ቤቲ ነው የምንረዳው።
አይ እኔም ነጻነት እባላለሁ። ሂዊ በሚል ልኬልሽ ነበረ። ለምን ነው አልሰራ ያለው? ስፒን እና ውሻ አልሰራ አለኝ እኮ ከየት ነው?
ዩኒቨርሲቲ ሰፈር።
ጅጅጋ ነው?
አዎ
እሺ እኔ ዲስክ ልከሽልናል?
አይ ዲስክ ልኬላችኋለሁ። ሂዊ በሚለው ነው የላኩልሽ።
እሺ እሺ
ኧረ እስኪ ሞክሪልን። ቅድም ነግሬያቸው ነበረ። ነካክተ ነካክተው ከውስጥ ወጡ። ከዛ ወዲህ እምቢ አለ አልሰራ አለ።
በቃ እሺ ችግር የለም።
እሺ በቃ ሞክሪልኝ።
እሺ